ሄሎ ጤና ይስጥልኝ ምስል ስራ ቤት ነሽ?
ብር ጠፋብኝ።
ጅራ ነው አባ
አይ ከ account balance
ንገረኝ። ስልክን ዜሮ ዘጠኝ አስራ ሁለት እሺ
ዘጠና ስድስት እሺ
ዘጠና ሀምሳ አራት ዘጠና
ሀምሳ አራት
አስር ብር አለው እኮ
ይኸው ሶስት መቶ ብር እያለኝ የሚጠፋ እኮ እሱ
ሶስት መቶ ብር በነበረበት ሰዓትማ እንዳለ በአንዳንድ ብር በሰላሳ አምስት ብር ምናምን ተጫውተበት ነው አባ
አልተጫወኩም። እያየሁት ነበር።
ተጫውተህበታል።
አት- ትላንት ማታም እንደዚህ መቶ ብር ሰርቄ ነበር አዎ አይ ተጫውተበት ነው
እኔ እያየሁት አዎ
አይደለም። ትላንት ማታ ምናልባት ሰርቀውኝ እንደዚህ password ህን password ህን ቀይረው እሺ ወንድሜ password ህን ቀይረው
እ?
password ህን ቀይረው እሺ
ያ ስልኩን አዎ
እ፣ እንደዛ ነው።
አዎ
ሰው ነው የወሰደብኝ። እያየሁ ነው ሶስት መቶ ብር ነው የወሰደብኝ።
እንትን በለው ቀይረው፣ ማንም እንትን እንዳይለብሽ forget password በለውና አዲስ SMS code ይልክልሃል።
እሺ። እና ትላንት ማታ ነግረውኝ ነበር የወሰደብኝ ሰውዬ ስልኩን። የትላንት ማታው ነው password ህን ስለሚያውቀው ነው። እሺ
የትላንት ማታ ስልክ ነው አስራ አምስት ቤቱ ነው
አይ በሀያ ሁለት ነው። አሁን
እ?
ምን እንደሆነ ታውቃለህ ወንድሜ? አሁን ምንም እንትን ቢባልም ያው ነው password ህን ግዴታ መቀየር አለብህ። እሺ
እሺ።
እሺ ወንድሜ፣ እሺ መልካም